ጤና ይስጥልኝ። የቴስ የበራ መረጃ ማዕከል
ሰላም ነው።
እግዚአብሔር ይመስገን።
ቤንሻንጉል በረራ አለ ከአዲስ አበባ
ቤንሻንጉል
እም፣
አሶሳ አለ። ለመቼ ነው አሶሳ ያ- የፈለጉት? አሶሳ አይደለ
እ አለ። ለመቼ ነው የፈለጉት?
ለሰኞ
ሰኞች አንድ ደቂቃ ለሰኞ ጠዋት አንድ ሰዓት ከሀያ አምስት አለ
እም፣ እ፣ አምስት ሰዓት ከሀምሳ እና ዘጠኝ ሰዓት ከሀያ አምስት አለ።
ክፍያ ስንት ነው?
የአምስት ሰዓቱ ስድስት ሺ ሁለት መቶ ሰላሳ ሁለት ብር ነው። የጠዋት አንድ ሰዓት ከሀያ አምስት እና ዘጠኝ ሰዓት ከሀያ አምስቱ አምስት ሺ ሰባት መቶ ስልሳ ሁለት ብር ነው።
ያኛው ይቀንሳል ማለት የጠዋት አንድ ሰዓት እና የዘጠኝ ሰዓት ከሰዓቱ ይቀንሳሉ።
እ፣ ሶስት ሺው የትኛው ነው?
ሶስት ሺህ የለም
እ፣
ስድስት ሺህ ስድስት ሺህ ሁለት መቶ ሰላሳ ሁለት እና እ፣ አምስት ሺህ ሰባት መቶ ስልሳ ሁለት ነው።
እሺ።
ተያዝነ
አዎ አዎ።
እሺ። ቴሌግራም ይጠቀማሉ በዚህ ስልክ
እ፣ በዚህ ሳይሆን እ።
እ፣ በኮታሩ ቁጥር ነው የሚጠቀመው። በውጭ ሀገሩ ቴሌግራም ይጠቀማሉ።
እሺ፣ ይንገሩ ቴሌግራም የሚጠቀሙበት
ቴሌግራም ኪላስ ዘጠና ሰባት ዘጠና ሰባት
አርባ አምስት አርባ አምስት
ዜሮ አንድ ዜሮ አንድ
ሀምሳ አንድ
ሀምሳ አንድ
አራት ሰላሳ ሰባት አራት አርባ ሰላሳ ሰባት አዎ እ
አራት ሰላሳ ሰባት ይድገሙልኝ እስኪ ከመጀመሪያ
ቴሌግራም በዛ ከ- ውጭ ቀን ላይ የከፈትኩት ነው። ቴሌግራም እየተጠቀምኩኝ ያለው የውጭ ሀገር ነው። እሺ፣ እርስዎ በ- በሌላ ስልክ ቴሌግራም እ፣ text ያድርጉልኛል። ሙሉ ስሞትን text ያድርጉልን።
አዎ አዎ። አሁን ይሄ አልገባልዎትም።
የአሁኑን አዎ፣ እያመጣልኝ ስላልሆነ ነው።
እሺ ዜ- ኖርማል ሂላል ቴክስት ልኮ ሰባት ነው። ኖርማል ቴክስት ልክሎትና በአሁኑ ስልክ ስሞትን ሂላል ልክልኛል።
እሺ ስሜ ገመዳ አውሮፓ
እሺ፣ ቴክስት ያደርጉልኛል። ችግር የለም፣ እልክሎታለሁ አሁን።
በ- በዚህ አዎ፣ አሁን በደወሉበት ስልክ እልክሎታለሁ ሜሴጅ።
ወይ ቴሌግራም የሚጠቀሙትን እንትን ሊንክ ይሰጠኛል።
እዛ message message እልክሎታለሁ የቴሌግራም link ኣችንን። normal text እሺ።
እልክሎታለሁ አሁን።
እሺ እሺ
እሺ